ጤና ይስጥልኝ አሪፍ ቤል እኔ ባኮ ምንርዳው ጤና ይስጥልኝ አሪፍ ቤል እንትን ብር ልኬ ነበረ እና አልደረሰኝም እንትኑ ላይ
እሺ ደንበኛችን ከዚህ በፊት ደውሎ አስመዝግበው ነበር አዎ አዎ እሺ ስሞትን ማልመል ጀማል
ጀማል እሺ በዚህ ስልክ ቁጥር ነበር አስመዝ ያስመዘገቡት አዎ አዎ እሺ ደንበኛችን አዎ ጉዳዩት ወደሚመለከተው አካል ተላልፎሎታል በተስተካከለ ሰዓት እንደውልበታለን ደንበኛችን ከባለሙያዎች ያገኘ ነው አዲስ ነገር ስለሌለ ነው እሺ አልደረሰም ማለት ነው እስካሁን
አለበት ነው እንደርሶ ብዙ ደንበኛ ሲደውል ስለነበረ አ ያው ወረፋ ስላለ ነው እንጂ ይስተካከልሎታል አይ
እሺ እሺ ደንበኛችን መልካም ጊዜ ይሆንልዎ